Hello?
Dimitri?
Uh, and uh, sister አቤት
and uh, ውስጥ ብሎ ማታ ስምንት ሰዓት ላይ ውስጥ ብሎ ብዬ አምሮ እሺ
እዛው አየር ላይ ቀረች። እስካሁንም ትንሽ ጠብ ያሉኝ and- ደውለ ነበረ ቅድም አዎ አስ- እየጠበቅናቸው ነው። እኛም አባቴ ብዙ ትናንዛችን ስላለባቸው ነው የቆየው። በራሱ ጊዜ እኮ ይገባል።
አበሽ ተባበር ነው ማታ ፈልጌ ነው እኮ።
እስኪ እሺ በዚህ ቁጥርን ንገረኝና ድጋሚ ፎርሙላ አድርግልህ።
እ፣ የ- የቴሌብር ቤስት ቤት ቁጥር ነው የምትነግረኝ። ቤስት ቤት ቁጥርህን ሀያ አንድ ሀያ አንድ ናይ ሀያ ስድስት ሀያ ስድስት ሀያ ስድስት
ስራ ስምንት ዜሮ ስምንት ስልሳ ስድስት ሰማንያ ሁለት ስድስት ሰማንያ ሁለት አዎ
አምስት መቶ ብር ነው።
ዛ አምስት መቶ ብር ነዋ።
አዎ
ትላንት ማታ
አዎ ትላንት ማታ ስምንት ሰዓት ላይ
እሺ ጠብቀኝ አንዴ።
እሺ እና እሺ በቃ ደውልና
እሺ እሺ በቃ አሳውቅ አሳውቅልሃለሁ ድጋሚ። እሺ አይ እሺ አመሰግናለሁ ስለደወልክ።